hello ሰላም ድር ገበያ ጤና ይስጥልን። ሰላም ዋላችሁ አለን። ቱታ ፈልገን ነበረ። የት ነው የምናገኘው? ቱታ ቱታ ሲቪ ላይ ተዋውቋል። ኮዱን አይተኸዋል?
ኮዱ አላየሁትም፣ ግን
ቱታ ነው ወይስ ደግሞ እ፣ ካርጎ ሱሪ ነው ያየኸው? ቱታ በአሁኑ አላስተዋወቅንም ብዬ ነው። ከዚህ በፊት ነበሩ በእርግጥ
አይ ቲቪው ላይ እንደዛ ይላል። ቱታ አለ ያሳያል።
ቱታ ነው ካርጎ ነው? እሺ ኮዱን ትነግረኛለህ? ችግር የለውም። ያየኸውን የእቃ ኮድ ንገረኝና check ማለት እሺ፣ ኮዱን ሳይል ደውል እም?
እንትን ሳያው ልደውላ እያየው ነው። እስ ድጋሚ ሲመጣ አይቼ እነግርሻለሁ።
okay፣ እሺ ወይ መልሼ እደውልልሃለሁ። ይሄኛው በቀጥታ call center ስለሆነ personal ቁጥር አለን። እደውልልሃለሁ መልሼ። እስከዛ ያው በአመታቸው አይታወቅም፣ ምናልከኝ በልጆቹ በቁጥር በአመታቸው አይታወቅም፣ በምናቸው በእድሜያቸው እኮ መጀመሪያ ኮዱን ንገረኝ የትኛውን በትክክል እንደመረጥክ። ከዛም በኋላ ደውዬ ድጋሚ አወራሃለሁ።
እሺ፣ መጨረሻው ስልሳ ሁለት ሀምሳ አንድ በሆ- በሆነ ቁጥር ደ- ድጋሚ ደውላለሁ። እስከዛ ድረስ order አ፣ ማድረግ ትችላለህ።
እሺ፣ exact ኮዱን አይተህ ትነግረኛለህ።
እሺ እናት እሺ